ሄሎ ጤና ይስጥልን ጉዳይ አንባላለሁ በኩል ልርዳው
ባለሙያ ነበርኩኝ።
እሺ
እንትን ለመመስገን ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ
ዮሐንስ ዮሐንስ የአባቶት ስም
እ?
ዮሐንስ የአባቶት ስም ዮሐንስ
እ?
ዮሐንስ እርዳሴ
ዮሐንስ ህዳሴ እርዳቸው እርዳ- እርዳቸው እድሜዎት ነው ዮሐንስ እርዳቸው ነው።
እሺ እድሜዎት ስንት ነው
እድሜ ሀያ
ዮሐንስ እ?
ሄሎ ድምፆት በጣም ይቆራረጣል በሌ ስልክ ልደውልሎት መልሼ
እሺ